hello
ሄሎ አርካለም አቤት አቤት እግዚአብሔር ይመስገን።
እሺ ከማዕከል ነው የምደውልልሽ። ከማዕከል ICT ቢሮ ነው እሺ ወይዬ ያለሽ ቢሮ ነሽ?
አዎ አዎ የኔ ነው።
መረጃ group ኡ ላይ ላኩ የተባለውን አይተሻል?
አዎ እየላኩ ነው እያስገባሁ ነው።
ያስገባሽ ነው?
አዎ የሁሉንም እኔ ነኝ የማስገባው።
አንቺ ነሻ? በ ICT አዎ።
ባለው group ኡ ላይ ሌላ
እ ሌላ አለ ግን አይሲቲ ሳንቲም ላይ ባለው ነው።
ICT ጀምሮ ነው የምትሞይው። ይኸውልሽ መጀመሪያ አዎ፣ ስራ አዎ።
አስኪያጅ አለ፣ የጽህፈት አዎ።
ቤት ኃላፊ፣ ቀጥሎ አዎ።
ሶስት ቡድን መሪ
ሁለት ቡድን ቡድን መሪ መሪ።
ሶስት አላችሁ፣ ሶስት ቡድን መሪ እሺ እሺ ከዛ በኋላ ባለሙያ ሁሉንም ICT ንም ጨምሮ ማለት ነው።
እሺ ICT ሁለት እሺ ናችሁ፣ ሁለት ባለሙያ እና አዎ ሌላ አንድ ማለት የቀረም ሰው እንዳይቀር መረጃው ችግር የለም። ሁሉንም ሰው ነው አይደል ሀሳቡ?
አዎ ቅደም ሁሉ ተከተሉ ግዴታ ነው።
ችግር የለውም።
እሺ እና ደግሞ የታገደን ባለሙያ ላስገባበት አይደል?
የታገደ እ እ
የታገደ ባለሙያ ይግባ ይግባ ቀለም ምርመራ የሚለው ላይ የታገደ እና መረጃ አዎ ይግባ።
እሺ እሺ እኔ ምርመራ የሚለው ላይ የታገደ ትያለሽ። እሺ?
እሺ በውሰት እሺ ከሆነ በውሰት ያለ ባለሙያም ካለ ምርመራው ላይ በውሰት አዎ ውሰት okay አንድ ውሰት ነበረኝ እ፣ ግን በዋናው የስራ እንትኗን የጻፍኳት
okay በውሰት ነው የሚለው ግን
ከሌላ ሳይሆን እዚሁ በእዚሁ ማለት ነው። ከእዚሁ እዚሁ አዎ እኛ ቢሮ ሆኖ ከሆነ እሱ ይሁን ችግር በቃ የለውም።
አዎ።
እሺ እሺ እሺ ጨርሽ እሺ አሁኑኑ እሺ እሺ እየሞላው ነሽ። እኔ የምልሽ ፋኒ እ፣ ነሽ ብዬ ነው በድምፅሽ አይደል? አ አዎ ነይ እኔ አዎ ለዛ ነው ለይቼሽ ነው እንትን እ፣ ስልክ ቁጥር ከአንድ ሁለት ምናምን ያላቸው ሲሞላ እሱ ሄሎ ሁለት
አንድ ሁለት ስልክ ያላቸው ይሞላ ይጠቀሙበት አይደለ ሁሉም